ብቻ hello hello አቤት አቤት፣ አይሰማም?
ይቅርታ ከውስጥ ነው የምደውለው። ሀሊድ አበባው ነው አይደል?
አዎ፣ ሀሊድ አበባ።
አካውንት number ኡ ይነግሩኛል?
አንድ ሺህ
እሺ ሀምሳ አምስት ሰላሳ ሁለት እሺ ስልሳ አራት ዘጠኝ ሰባ ሁለት እሺ በቃ confirm አድርጌለታለሁ። ከአንድ እስከ ሁለት ሰዓት ባለው ይገባል። እሺ ጠብቁት።
ሁለት ሺህም አለ ያልገባ ምን አለኝ እሱ processing ላይ ነው ይገባል። ሰዓት የአሁንም ይገባል አልጠብቅም።
አዎ አዎ አይጠብቅ ቻፓ ስለ ትንሽ ሰዓት ስለሚፈልግ ነው።
እሺ፣ አመሰግናለሁ።
እሺ መልካም እሺ መልካም